Hello
Hello
አቤት የኛ ካፌ አዎ የኛ ካፌ ነው ከ BeU delivery ነበር የምደውለው።
እሺ በ order number 86 72 60 ጨጨብሳ with honey ሁለት እና እርጥብ በአቮካዶ አንድ ከዛ ደግሞ አንድ።
በጤራ አንድ ታዞላችሁ ነበር።
አዎ አዎ እየተሰራ ነው አልደረሰም። ምን አዎ ያህል ትንሽ ቆያል?
order አይ አምስት ደቂቃ ምናምን ነው እ ችግር የለም ትንሽ order ስለበዛባት ነው እሺ እናት።
እሺ እሺ